ጤና ይስጥልኝ ድርጅቱ
ሰላም ነው።
Hello እግዚአብሔር ይመስገን።
ወደ እስራኤል ጉዞ እዚህ ያገኛለሁ information አቤት ወደ እስራ ወደ እስራኤል
አይ እዛ ቪዲዮ ስር ያለ link አለ ያገኙታል እዛ ላይ
በእውነት እና ታዲያ እንዴት ነው ማናግራቸው? በኢሜል ነው ወይስ አይ አላቸው ራሳቸው እዛ link ኡ ስትገባ ስልክ ይኖራቸዋል።
እሺ፣ አመሰግናለሁ።